እንትን ፊት ኤምአርአይ ምናምን ትንሽ ሰው ሄሎ አቤት እኔ ስጥልን ሄሎ ዋሽንግተን አይደል ዋሽንግተን ነው።
ኦኬ እንትን ፈልገን ነበረ ምን
ኢሲጂ እንድትነሳ አምቡላንስ ኢሲጂ እሺ።
ኢኮና ምንድን ነው ካሮቲድ ዲፕ- ዶፕለር ነው ምናምን ካሮቲን ዶፕለር ዶፕለር
ቆይ አንዴ መልሼ ልደውል። ድምፁ አይሰማም።
እሺ እሺ ልጠብቅሽ እሺ